ሰላም ጤና ይስጥልን ቤተሰቦች
ጥሪ ጠርቼ ነበር።
እ ጥሪ ጃክቦት የሚል ጥሪ ጠርቼ ነበር።
ጃፖት ጃክቦት አ እ ጥሪ የምን ጥሪ?
የእግር ኳስ
እሺ ቅዳሜ ዕለት ነው የጠራው። በአስራ ሁለት ነበር እንትን የሚለው አልሰጠኝም፣ አልበራም።
ትኬት አለው
በስልክ ነው በስልክ
ጃፖ። እስኪ ቆይ አንዴ ጃፖት ጠርቼ ነው። ሄሎ
ሄሎ።
win አድርገህ ነው ተጫውተ?
አ ቆ- ቆርጬ ነበር ቁጥሮችን እሺ ትኬት ጃ- አይደላክ እስኪ እ፣ እግር ኳስ ላይ የእግር ኳስ እኮ ነው jackpot።
እ እኮ ቅዳሜ ላከው ዕለት።
እስኪ ትኬቱን ላከው።
እ፣ ትኬቱን እ፣ በስልክ ነው የቆረኩት። ኮፒ አድርጌ ማለት ነው።
አዎ
ኮፒ ይደረጋል። አ አዎ እሺ።